ነው።
hello
ስፖርት ነው ምንድን ነው?
ሰላም ሰላም፣ እግዚአብሔር ይመስገን። ሁሉ ስፖርት ዋናው ቢሮ ነው።
አዎ
okay። አይ ሰሞኑ ኦንላይን ላይ ቴሌብር ተነስተው እንትን ለማስ- ለመሳብም አልቻም። ውስጥ ያለው ነገር አንዳንድ ቢሳካም እንዴት ነው የምንጠቀመው? ሀሳቡ ነው ግን ነው አ- አሁን ቴሌብር ይመለሳል። እስከ ማታ ድረስ ይጠብቁ።
እስከ መቼ?
ዛሬ ማታ ድረስ ይጠብቁ።
okay okay፣ ይመለሳል አይደለ?
አዎ thank you አሳስቦን ነበር። አዎ፣ ለዛ ነው ሁሌ ደንበኛ ተጠቃሚዎች ስለሆነን እም፣
ተጠቃሚ ስለሆነን አሳስቦን ነው።
እሺ።
okay፣ ወደ ስራው ይመለሳል አይደለ?
አዎ ይመለሳል።
okay፣ እሺ፣ thank you ለማንኛውም እሺ።
እሺ፣ እሺ፣ እሺ።